ይስጥልኝ።
hello ጤና ይስጥልኝ።
አቤት ድር ገበያ ምን ልታዘዝ?
ድር ገበያ ላይ ያየው ነበርና በወር እስከ አስር ሺህ ብር መስራት ይችላሉ ምናምን የሚል ነገር አይችል
እሺ እሺ፣ አዎ ይቻላል። ስለዚህ እርስዎ ም፣ ወኪል መሆን ፈልገው ነው ወይም ደግሞ እም፣ እንትን በሰላሳ ሺህ ብር መነሻ ካፒታል በየወሩ የተጣራ ትርፍ ማግኘት ፈልገው ነው? እሱን ማስታወቂያ አይተው ነው?
እሱ ያየው ነበር ነውና
እሺ፣ ምንም ችግር የለም። ስሞትም አልበል መዝግቦትና ለበለጠ መረጃ መልሰን ደውለን እናሳውቆታለን።
እሺ ደረጃ ማለት
ደረጀ
አማረ
አማረ። እሺ፣ ያሉበት የት አካባቢ ነው?
ባህር ዳር
እሺ እሺ፣ በዚህ ስልክ ቁጥር ደውለን ብናገኘው ማግኘት ይቻላል አይደለ? እርሱን
አዎ ይቻላል ይቻላል እሺ፣ መልሰን ለበለጠ መረጃ መልሰን ደውሉታለን። ነገር ስለ ደውሉ እናመሰግናለን። መልካም ቀን።
እሺ እሺ